देना है ना
Hello
አቤት
እንዴት ዋልክ?
እግዚአብሔር ይመስገን
ባለፈው ከውዳ vehicle manufacturing ነበር የደወልኩልክ።
እ ውዳ vehicle manufacturing ነበር የደወልኩልክ እሺ ሰላም ነው።
አለው የመቀሌ ልክ ይልክ ነበር አወራኋቸው።
Okay የ bike ኦቹ አ
Okay እ አይ ገና አልደወልኩለትም ግን ደርሷል አይደል ስልክ ቁጥሩ?
አዎ ደርሶኛል thank you ብያለሁ እኮ እሺ ተመልሼ
አይ እና ምን እንዳሉክ እደውልለታለሁ።
ጠይቅክ ብዬ ነው። እሺ እደውልለታለሁ እሺ፣ እሺ አመሰግናለሁ ችግር የለውም።
መልካም